hello ጤና ይስጥልኝ ቤስቤት hello
hello
ቤስቤት ነው ጤና ይስጥልኝ።
okay
እንትን ይሄ ስልሳ ሺህ jackpot እኮ ለምንድን ነው ያልተለቀቀው? ብሩ እስካሁን በልጥን እኮ እየጠበቀ ነበር።
ስልሳ ሺህ jackpot ገና ይገባል ብለህ ለአሸናፊዎች አልጥ- መግባት አልጀመረም። እሺ ከዘጠኝ ሰዓት ጀምሮ ነው መግባት የሚጀምረው።
እ?
check ታደርገዋለህ። ከዘጠኝ ሰዓት ጀምሮ ነው መግባት የሚጀምረው።
እ?
check ታደርገዋለህ። ግን ብዙ ከሀያ ሰው ነው በላይ የገባው?
አዎ ከሀያ በላይ almost ሀያ ሰው ነው የበላው።
እም፣ ስለዚህ ሀያው ለስልሳ ሺህ ሲካፈል ስንት ነው የሚሆነው?
እ፣ ለሶስት ሺህ ብር ማለት ነው አይደለ?
እ፣ እ።
እንደዛ ነው የሚገባው ወደ account አችሁ ካሸነፈ ካሸነፍክ ወደዛ እንደዛ ነው የሚገባው ወደ እሺ።
account። እሺ ሀያ ሰው ነው ዘጋው።
ሀያ ሰው አዎ።
እሺ።
እሺ መልካም ቀን